ጤና ይስጥልኝ አልፌ ቤዛዊት ነኝ። እባክዎ ምን ልርዳዎ?
በዚህ እንትን ወደ ኪኩር አንድ ሺህ ብር አስገብቼ ወደ ኪኩር እሺ፣
አልገባም። ቴሌግራም ልኬልሻለሁ ካፕቸር አድርጌ።
እሺ፣ ስንት ብር? አንድ ሺህ ብር። መቼ? ዛሬ ነው ደንበኛች?
አሁን አሁን
እሺ፣ ስሞትም አልበል ምንትሻ ወርቅ እ ምን አለኝ?
ምንትሻ ወርቅ ምንትሻ ወርቅ ምንትሻ ወርቅ አትገባም።
እሺ፣ ምን ትሻወርቅ? እሺ፣
እንጠብቅ።
ቴሌግራም ልከውልናል።
አዎ እሺ፣ ሌላ ምረዳዎት ነገር አለ?
ይኸው ነው።
እሺ፣ ስለ ደውል አመሰግናለን። ስለ አገልግሎቱ ያሉትን አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።
እም።